hello በረከት hello
hello በረከት
hello hello አልሰማም አልሰማም hello
hello በረከት አልሰማም ይሰማል።
እ ሌሎቹን shop ኦች ንገረኝ ሻሌ ተከፍተዋል
እሺ ሸሌ ተከፍቷል።
አዎ እሺ እንትን ታደርጊልኛለሽ by default factory አድርገሽ manager account ኡንም factory አድርጊልኝና
እስኪ እሱን እ ለ supervisor ኦች አሳውቅልሃለሁ እና ደግሞ የሌሎቹን ንገረኝ
ል- በቃ ሸሌዋን ሸሌ ልማት ሰፈር የሚል አለ፣ ጥሩዬ የሚል አለ።
ጥሩዬ ሰፈር አዎ ጥሩዬ ሰፈር እነ ልማት ሰፈር የሚል አለ፣ ገበያ ሰፈር ገበያ ሰፈር
አንዴ ሁሉም እሺ ሁሉም ተከፍተዋል እሺ እሺ
supervisor አንድ ስልክ አትተባበሪኝም? የአንድ ስልክ የ supervisor
transfer እንዳደረግልህ ነው ወይስ አዎ አዎ አዎ እሺ